Hello Hello ጤና ይስጥልኝ።
አብሮሽ ጥል እንዴት ዋሉ?
እግዚአብሔር ይመስገን።
አሜን፣ እግዚአብሔር ይመስገን።
እሺ እናት እ የዩቲዩብ ትምህርት ለመማር information ፈልጌ ነበር የሚቆጭ እሺ፣ እሺ፣ ይቻላል።
እሺ ታገኛለሽ ወይስ ልምጣ office?
አይ እዚሁ እንዳለሽ ነግርሻለሁ፣ ችግር የለውም። ግን መረጃ እየወሰድኩ ስለሆነ ከይቅርታ ጋር አንዳንድ የምጠይቅሽ information ኦች አሉ። ስም፣ ስልክ ቁጥር ትነግሪኛለሽ ከይቅርታ ጋር።
እሺ ልንገርሽ።
ስም አለ? አዎ፣ ስም እንትን ያኔ
ያኔት አዎ ያኔት ማን አሳምነው
እሺ፣ ያኔት ስልክ ሊያ 09 ዜሮ ዘጠኝ ሰማንያ አራት 84 ሰላሳ ስድስት 36 ስልሳ አራት
64 ሰማንያ ስምንት 86
ሰማንያ ስምንት 88 አድራሻ የት ነው ያኔት?
ሴም ሀያ ሜትር እህ
ሀያ ሜትር ሴምሲ ሴምሲ ሀያ ሜትር ኦኬ፣ እንደዛ የሚባል አለ።
ፍየል እሺ ቤት። እሺ ፍየል ቤት ለሸሽ እሺ ማስታወቂያችን ምን ላይ ነው ያዩት?
እ ብዙ ምን ያላየሁት ቦታ አለ፣ ግን ያው ዩቲዩብ እከታተላለሁ። እናንተ ይቻላል?
እናመሰግናለን። እሺ በአካል ነው በኦንላይን ነው መማር የሚፈልጉት?
አይ በአካል በአካል ከሆነ ትምህርት የሚሰጠው ሲኤምሲ ቅዱስ ሚካኤል ቤተክርስቲያን ነው።
Okay።
በሳምንት ለሁለት ቀን ሰኞና እሮብ ከአስራ አንድ ተኩል እስከ አንድ ተኩል ማለት ነው።
እሺ ተማሪዎች አራተኛ ሁለት ሁለት ሳምንት ተምረዋል። አራተኛ ቀናቸውን ማለት ነው።
እሺ አሁን ሲመጣ ሌላ class ነው የሚጀመሩት። አራት አምስተኛ class አቸውን ማለት ነው።
Okay ማየት ከተማሪዎች ጋር ግን መከታተል ከፈለጉ እርስዎ የተማሪዎቹን ቪ- ተማሪዎቹ ቪዲዮ link እንልክሎታለን በዛ attend ማድረግ ይችላሉ ማለት ነው።
እሺ ትምህርቱ የሚሰጠው አጠቃላይ ሰዓቱ ሀያ ሰዓት ነው። በ credit hour የምናስከፍለው ክፍያችን አስራ አምስት ሺህ ነው።
አስራ አምስት ሺህ Okay። በጠቅላላው ነው ለሀያው ሙሉ ሀያ አዎ።
እሺ ምንድን ነው የምንማረው?
personality የሚል ኮርስ አለ። algorithm፣ content marketing፣ personality፣ content marketing አራት ምዕራፎችን ነው የሚሉት። በቃ እነዚህ ነው።
Okay online ሲሆን ስንት ነው? ይጨምራል ይጨምራል?
አይ ክፍያው አንድ አይነት ነው። ትምህርቱ የሚጀመረው ገና መጋቢት አስራ ስድስት ነው።
አዎ በዚ- በኦንላይን ከተማሩ ኮሜዲያን እሸቱ ያስተማረውን ቪዲዮ link እኛ እንልክሎታለን።
እም፣ ማየት ከጀመሩበት ሰዓት ጀምሮ link ኡ የሚያገለግለው ለሀያ አራት ሰዓት ብቻ ነው። ከዛ link ኡ ይጠፋል ማለት ነው። በሳምንት አንድ ቀን ለሚኖራችሁ ጥያቄ ከኮሜዲያን እሸቱ ጋር Google Meet ይኖራል። ጥያቄያችሁን እዛ ላይ ማቅረብ ትችላላችሁ።
Okay እሺ ተወደደ ትንሽ ግን እሺ በቃ ስለዚህ የት ነበር ሰዎቹ ሀያት ምናምን አላ አይ ሀያት የለም። ሲኤምሲ ቅዱስ ሚካኤል ቤተክርስቲያን ጋር ኢኮኖሚክስ ባለሙያዎች ህንጻ ላይ ነው።
እሺ እሺ እኔ ቆንጆ እሺ እናመሰግናለን። መልካም ቀን።
አሜን